ሊምቢስት ቃል ኪዳን ነው የሚለዛው
በሻባ ብር ለመውሰድ ፈልጌ አታውቅ አልገባሁ። ቤስት ቤት ምናሉ
ቤስት ቤት ላይ ገባም ከሲቢኢ አካውንት
እሺ ዲፖዚት አድርገው ነው
አልገባም። አራት አምስት ቀን በፊት ነው ኦክቶበር ፎር ነበረ። Best Bet ብር ልነገር deposit ነው withdraw ነው
ሌላ ሌላ ሌላ ቁጥር ነው እኮ deposit ነው withdraw
እ deposit ነው ያደርጉት ወይስ withdraw ነው ያደርጉት
Best Bet እኮ deposit ነው withdraw ነው ያደርጉት ወደ Best Bet ነው deposit- ያስገቡት deposit።
ነው ያስ- እሺ deposit deposit።
message ኡ አለ አይደል
እ አላ እሱ ቴሌግራም ላይ ላኩልን እሺ
አሁን ይልካሉ ግን መልስ አይሰጠም እኮ እነሱ
ለእኛ እኮ ነው የላኩልን ያልኩት በዜሮ ሶስት በሲ- ቤቱ ነው የላኩልን በስል ላከው ምን አሉኝ በስቁር ላከው አይ ልንገሩት ዜሮ ዘጠኝ ዜሮ ሶስት
እ
አርባ እሺ አራት
እሺ ማሰች ይልካል እሺ እሺ በቴሌግራም ማለት ነው በቴሌግራም ላከው አዎ ዲፖዚት ሚሴጁ አለ አይደለ አል ልካለው ባ አሁን በፊት ልካለው ግን መልስ ቴሌ- አልሰጠኝ እሺ ቴሌግራም ስሞትን ይገሩኝ እሺ እሺ አሁን እንግዳለሁ ቆይ አሁን ልክ እሺ እሺ መልካም ቀን